ኪለር ነምበር የሚለውን ልንገርሽ ወይስ እ ኪለር ነምበር የሚለውን ነው የምነግርሽ?
ኤም አር ሲ ኤም አለች አይደለ? ከዛ አር ኤም- አለች፣ ከዛ ሲ አለች። ከሲ ጎን አ።
ያለችውን ንገረኝ። ስፔሊንጎቹን፣ ፊደሎቹን እኔ አሁን እንዳነበብኩልህ እቺ እሺ።
ሲ ናት፣ እቺ ቲ ናት፣ እቺ እንዲ ናት እያልክ ነገር እሺ ፒ ኤም ኤ እሺ
ዜሮ ዜሮ ፒኤምኤ ዜሮ ዜሮ አስራ ስምንት አስራ ሰባት አስራ ስምንት አስራ ሰባት power ና ምን ነበር አዎ።
ያልከኝ? power ና ምን ነበር ያልከኝ?
ፕሪንተር ፕሪንተር። በቃ check አድርጌ አሳውቃለሁ። አስራ ስምንት አስራ ሰባት አዎ እሺ PMA አስራ ስምንት አስራ ሰባት አይደል?
አዎ አስራ ስምንት አስራ ሰባት በቃ እሺ check አድርጌ ላሳውቅ።
እሺ